እናንተ ትቀላቅላላችሁ ዝም ብላችሁ። ነይ
ሄሎ
ሄሎ፣ ውዴ እንዴት ናችሁልን?
እግዚአብሔር ይመስገን።
ሰፈሩን ትነግሪው?
ኮንጎ ሜዳ
ኮንጎ ሜዳ።
አዎ፣
ኮንጎ ሜዳ ምኑ ጋር?
ወጣቶች ስፖርት ኮሚሽን
ኮንጎ ሜዳ ወጣቶች ስፖርት ኮሚሽን።
አዎ።
እሺ፣ እናመሰግናለን።
እሺ፣ እኛም እናመሰግናለን።
በኮንትራት እንሂድ። ያ